ሰላም ጤና ይስጥልኝ BGI ኢትዮጵያ ሳቴ ነኝ። እባክዎትን ምን ልርዳው?
technical ፈልጌ ነበረ።
እሺ ደንበኛችን የምንድን ነበር? ምን ለማስጠገን ፈልገው ነበር?
የ draft
draft machine ጥገና። እሺ BGI ID ዎትን ወይም ደግሞ TIN number ኦትን ይንገሩኝ።
ነበር ሁለት ዜሮ አርባችን ሁለት ዜሮ አርባ ዘጠኝ መስመር ላይ ያሉ ሁለት ዜሮ አርባ ዘጠኝ ስልሳ ስልሳ
ሀምሳ ስምንት ስልሳ ሀምሳ ስምንት ስልሳ ሰባት ሰባት አንድ የመስመር ላይ ጠብቁኝ፣ እየጠ- እየፈለኩሎት ነው። እ አርባ ዘ- ሁለት ዜሮ አርባ ዘጠኝ ስልሳ ሀምሳ ስምንት ስልሳ ሰባት ነው ያሉኝ።
ሀምሳ ስምንት ስልሳ ሰባት አዎ።
እሺ አሁን በነገሩኝ TIN number አላገኘሁትም። ምናልባት የተመዘገቡበትን ስልክ ቁጥር ያስታውሱታል?
ቁጥር ንግድ ፈቃድ እሱ ነው already አሁን አዲስ ማሽን ተሰጠን እኮ ነው።
እሺ እኮ አሁን በነገሩኝ እዚህ ላይ ስላላገኘሁት ስልክ ቁጥር የሚያስታውሱ ከሆነ ምናልባት
ዜሮ ዘጠኝ አስራ አራት
አሉኝ ዜሮ ዘጠኝ አስራ አራት አስራ አራት አስራ ሰባት አስራ ሰባት ሰባ ሰባ ሁለት ሰባ ሰባ ሁለት አዎ
እሺ ደንበኛችን በዚህም አላገኘሁትም። በስሞት እና በቤቶት ስም ልመዝግብሎት።
እሺ የቤቶት ስም ምንድን ነው?
ሰላም ሆቴል
መስመር ላይ ያሉ ሰላም ሆቴል ሰላም ሆቴል ሸገር አካባቢ
ሸገር
አዎ ሰላም ሆቴል እሺ ሸገር የ- የት ነው? የት አካባቢ ነው?
ቃሊቲ ሸግ- ሸገር ዳቦ ሸገር ዳቦ ፊት ለፊት ቃሊቲ ነው።
አዎ አዎ
ቃሊቲ ነው ያሉኝ። መስመር ላይ ያሉ አዎ ቃሊቲ ቃሊቲ ሸገር ዳቦ። እሺ የእርስዎ ሙሉ ስም ይንገሩኝ።
ገብረ ጻድቃን ገብረ ሚካኤል
እሺ አሁን በደወሉበት ስልክ ልመዝግበው ደንበኛችን።
አዎ አዎ ይመዝገብ እሺ አሁን በደወሉበት ስም መዝግቤልዎታለሁ። የጥገና አገልግሎት በተቻለው ፍጥነት መሰረት እሺ እሺ ሌላ መረዳዎት ነገር ይኖራል?
ምንም ብቻ ብቻ እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ